ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ጤና ይስጥልኝ።
አብሮሽ እ ትላንትና ከሁሉ ስፖርት wallet account ኤ ወደ ቴሌብር withdrawal አዝዤ ነበርና ከ wallet ተቆርጦ ወደ ቴሌብር ግን ገቢ አልሆነም።
እሺ እንደዛ ከሆነ ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ይላኩልን።
okay እ እዛ app እ ማለት website ኡ ላይ ባለው እ link ነው።
አ website ኡ ላይ አለ ቴሌ ወደ ቴሌግራም የሚመራው እዛ ላይ ይላኩልን።
okay እሺ።
መልካም ቀን።